ቼክ ሳደርግ እንትና የትናንት ኤግዛም ናኒ እና
ሄሎ ሄሎ ማቲያስ፣ አቤት ወይ
አለ አለን። እኔ የምልህ ትናንት የጥላሁንን ኦርደር ይዛ ነበር አይደለ? ሽሮ ሜዳ ዜሮ ሁለት ጥላውን ጥቅል ጎመን ነው የያዝነው።
ዜሮ እነንትና ቆይ አንድ ልጠይቅ። ሌላ ታመነ የሚባል ሹፌር ለሱ ነበር የሰጠው ነው ስጦ ብለን አይደለም አይታመነ ለማቲያስ ነው ተብሎ ብሎኝ ነው።
አዎ ግን ትናንት ራሱ እኔ ወስደዋለሁ ብሎ ስማ፣ ዋሲውን አንተ ጥላውንን ሰጣችሁታል? ትናንት እቃውን ሰጣችሁታል? ለጥላውን እ አልደረሰኝም ብሎ ደውሎ እኮ ነው አሁን።
አልተሰጠውም? አዎ እኛ ስጡ ብለን ስቶር አስቀምጠን ነበር የወጣ ነው፣ ግን እነሱ ጭነዋል።
ጥቅል ጎመን እኮ አይደለም ግን አቮካዶ ነው።
አቮካዶ ነው አንተ ዋሲውን። አዎ አቮካዶ ነው እያለ ነው።
ምን
አቮካዶ
እኮ ምን አልደረሰውም ትናንት አልደረሰውም። አዎ እና አለኝ።
ዛሬ አልወጣለትም።
ዛሬ እኔ እንጃ። ጥላውን አላችሁ ዛሬ አንተ ጽፋን እስኪ ቼክ አድርግልኝ።
አለ?
ታዘጋው ስልኩ።
አለ አለ እሺ የትዕግስትስ
የትዕግስት እዛው ነች የትዕግስት ሽሮ ሜዳ።
ሄሎ አውጤ ሄሎ
አቤት አቤት እየተጠራ የትዕግስትስ ኦርደር አለ?
የትዕግስት የለም የጥላውን በሁለት ቦታ ነው ያለ የት የት ነው የሚወርደው ሽሮ ሜዳ ዜሮ ሁለት አቮካዶ አለው እሱ።
ብቻ ሁለት ቦታ ነው የሚለው ብዬ ነው እሺ የትዕግስትስ ትዕግስትም እዛው የ- ከሱ ጋር ነው።
የትዕግስት የትዕግስት የለም ጥላውን በሚለው ሁለት ቦታ ሽሮ ሜዳና ሆም ይላል የት እንደሆነ አላውቅም እስኪ ደውላችሁ ቼክ አድርጉት። እሺ ሳትሄዱ።
ለ- የማን የጥላውን አዎ እሺ እደውልለታለሁ እሺ እሺ እሺ እሺ